ሄሎ ሰላም ጤና ይስጥልኝ ቴሌ ቢል ቴሌ ቢል ምን ለብሰዎት ይሄ ቴሌ ቢል game አገልግሎት ነው game ኦችን ሲጫወቱ ሽልማቶች አሏቸው game ኡን መጫወት የሚችሉት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው game ኦችን መጫወት ይችላሉ አዎ ዕለታዊ ሲመዘገቡ በቀን ሁለት ብር ሳምንታዊ ሲሆን በሳምንት አስር ብር ይቆርጣል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ እንላለን